ቤት ገብርኤል ነኝ። በኩል ልርዳው።
sister አቤት።
ቅዳሜ ዕለት ማለት ነው እሺ፣ ሶስት መቶ ብር transfer ወደ ቴሌግራም ለማድረግ
ከ Best Bet ወደ ቴሌብር። እሺ፣ አ- አዎ የሞከርኩት ወደ ሌላ ቦታ ገባብኝ ታውቃለህ?
እሺ። አንዴ check አድርግልክ። በዚህ ቁጥር ነው?
አዎ እሺ፣ ከዛ በኋላ እንትን ሄድኩ ደቻቱ እንትን branch አላቸው Best Bet እሺ፣ ማናጀሩ የለም ምናምን እያሉኝ አስለፉኝ። በሶስት መቶ ብር ለፋው። አንቺ ራስሽ ወደ ቴሌ ብር እንደምታዘዝ ኧረ በእናትሽ እለምንሻለሁ።
እ፣ ወደ Best Bet account መልሰው እና ከዛ በኋላ ወደ ቴሌብር ማዘዝ ትችላለህ።
እኔ አላውቅም በእናትሽ፣ ከወዴ ከፈለኩ እነግርሻለሁ በእናትሽ።
አዎ፣ አይ ሳይሆን ይኸውልህ፣ ረጅም።
እኔ access ኡ የለኝም ወደ አን- ያንተን account access ማድረግ አልችልም።
እሺ ግን ቴሌግራም ላይ hi በለኝና እንዴት መመለስ እንዳለበት step ኡን ልላክልህ።
ቴሌግራም እ፣ የት እ፣ በ- በየት ቁጥር?
ቁጥር ልንገርክ፣ ዜሮ ዘጠኝ ዜሮ ሶስት ቆይ እሺ አንዴ ልጻፍ።
እሺ፣ እሺ፣ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት በእናትሽ አርባ አራት ተረጅኝ። እሺ አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በእናትሽ ተረጅኝ። እሺ በእናትሽ እሺ ውዴ።
እዚህ ላይ ሀይል ሀይል በለኝና ችግር የለውም step ኡን እሺ።
ልክልሃለሁ።
እሺ ከዛ ትክሉ እንዴት ያደርጋለሁ? አሁን እህቴ፣ እሱን እየተከተልክ ይኸውልህ ፎቶ ነው ምልክልክና እሱን እየተከተልክ step ኡን ወደ Best Bet account መጀመሪያ ትመልሰዋለህ።
እሺ ከዛ በኋላ እንደ አዲስ በቴሌብር ወይም ደግሞ account ላይ ተመለስኩት ማለት ነው። game መጫወት ከቻልኩት በቃ ችግር የለውም። እሱ game እጫወታለሁ እኔ እንደዛ ከሆነ ያደርጋለሁ።
እሺ እንዴት መመለስ እንዳለብህ ልክልሃለሁ። ፎቶን ፎቶውን መከተል ነው የላኩልህን ማለት ነው።
እሺ እህቴ፣ አሁን አይልሻለሁ።
እሺ፣ እሺ፣ እሺ፣ መልካም እሺ እሺ